hello ጤና ይስጥልኝ።
ሰላም፣ እንደምን ዋላችሁ? ደህና ዋላችሁ?
እግዚአብሔር ይመስገን። ስለ እ፣ የሆነ publicity እዚህ ቲቪ ላይ አይቼ ነበረ። እንትና እ፣ ቪላ አላችሁ እንዴ?
አዎ አለን።
ቪላ አላችሁ? የት ሰፈር?
ወደ ፈረንሳይ
ፈረንሳይ ለጋሲዮን።
አዎ
ኦ ወደዛ ነው። እ፣ አልፎ ነው ከወዲህ ነው ፈረንሳይ ደጋ ሲሆን ኢየሱስ ቤተክርስቲያን አካባቢ እ እ ኢየሱስ ቤተክርስቲያን አካባቢ
አዎ ኢየሱስ ቤተ ክርስቲያን አካባቢ ነው። እሺ እሺ እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ሌላ ጋር የለም? እሱ እዛ ብቻ ነው።
ቪላ እዛ ላይ ነው ያለን። አፓርትመንቶች ግን አሉን ዘጠኝ የሚሆኑ site ኦች ላይ
አይ ቪላ ነው ቪላ ነው interest ቪላ ፈረንሳይ ላይ ነው ያለን።
እሺ እሺ፣ አመሰግናለሁ።
ምንም አይደለም። እሺ።